ለሀገር ለሀገር ለሀገር ያብቃሽ በሉኝ። ሁሌ ህልም አለው ጠዋትና ማታ ይብቃሽ በሉኝና በእናንተ ይፈታ። ጥቁሩ ጨለማ ጭጋጉ ተነስቶ አራቱም ማዕዘን በብርሃን ተሟልቶ እምቡጥ እምቡጥ አበባዎች ተኮትኩተው ፈክተው እርሻዎች ለምልመው በቡቃያ አሽተው ሰላም በአገር ሰፍኖ በወፎች ዝማሬ በአበቦች ሽታ ታውዳ አገሬ ለአገሬ አብቃሽ በሉኝ ህልም አየሁኝ ዛሬ ትናንሽ ፈረንጆች በእኔ ዕድሜ ያሉ ሁሌ ስሰማቸው አገር አገር ሲሉ እምባዬ የመጣ ወደ ውስጤ ይፈሳል እንደ ፈላ ውሃ ከላቴ ይጨሳል እስቲ እስቲ ደስ ይበለኝ በእናንተ ልመካ አገር አስረክቦኝ ሰውነቴ ይርካ እንትፍትፍ እንትፍትፍ በሉና ግድ የለም መርቁኝ ሰቀቀኔን አጥፉት ጸጋዬን አልብሱኝ ሕልሜ እውነት ሆኖ ለአገር እንድበቃ አለነልሽ በሉኝ ሆኑልኝ ጠበቃ ያንቺ ሕልም በለጠ ተሳካ ደረሰ አረንጓዴ ቢጫ ቀይ እንደለበሰ አበራሽ ብላችሁ ይዛችሁ ዘንባባ ስጦታዬ አጊጦ በጉንጉና አበባ ዳር እስከ ዳር ይሳቅ እንዳሻኝ ልሽከርከር መሃል አዲስ አበባ ሞቴም ይሁን ሰርጌ ይሁን በአገሬ ሰቀቀኔ ጠፍቶ ልኑር ተከብሬ በዘመድ አዝማዶ ተከግቤ ልደግ በባህሌ ልዳር በወግ በማዕረግ እስቲ እስቲ ደስ ይበለኝ በእናንተ ልመካ አገር ስጡኝና ሰውነቴ ይፍካ እንትፍትፍ በሉና ግድ የለም መርቆኝ ሰቀቀኔን አጥፉት ጸጋዬን አልብሱኝ በእናንተ ልመካ አገር አስረክቡኝ ሁሌ ሁሌ ህልም አለው ጠዋትና ማታ ይብቃሽ በሉኝና በእናንተ ይፈታ